ጤና ይስጥልኝ ሙሉ ስፖርት ማቆም ለርዳ
ሲስተሙን አስተካክሉት እንጂ አንዳንድ ዶክተሮች እኮ ሲስተም አይሰራም የምን ምን እ ምን አይሰራም
ሲስተሙ አይሰራም ምኑን ያልሰራለት ዋሌት ላይ ዜሮ ዜሮ ቴሌግራም ላይ ልኬልሻል ነበር
ማን በስሞት እ መቁረጥ አይ- መቁረጥ አይቻልም ዝሞ ሲስተሙ ገበሚላል አይቆርጥም የሆነ እ፣ እንትኖችን እ፣ የድጋፍ እንትኖችን ያማክሩ ምናምን ነው የሚለው ማን ልበል ስሞትን
አሊ ኡመር
አሊ ኡመር አዎ በዚህ ስልክ ነው
የቴሌግራም ስሞት አሊ ኡመር ነው
ኧረ አይደለም ኤኦኤስ ነው የሚለው
እ
ኤኦኤስ ነው ቴሌግራም ላይ ማ አት ኤኦኤስ
እሺ አግኝተነዋል ቼክ እየተደረገች ነው ይጠብቁ ቆይ ሳምንት ያው ቆይ አንድ አራት ቀን እኮ ሆነ እሺ ይስተካከላል ይጠብቁ
እሺ እንግዲህ እንጠብቃለን እሺ